ጤና ይስጥልኝ ኮሎቤና መስለኝ
አብሮ ይስጠለው። ደህና ዋላችሁ?
ሰላም አለ።
እግዚአብሔር ይመስገን። እንዴት ናችሁ?
እግዚአብሔር ይመስገን አለን።
እንትን ፈልጌ ነበረ እሺ፣ ፓስፖርት።
ፓስፖርት ለማውጣት አዎ ኦንላይን ነው የሚመዘገቡት።
አዎ website ኡን ልስጦት እና የሚመዘገቡበትን እሱ ላይ ገብተው ቀጠሮ ያስይዙ እና በቀጠሮ ቀን ተገኝተው አሻራ ይሰጣሉ።
እሺ።
ልስጦት ይጽፋሉ።
የሚጽፍ ሰው ላ- እንትን ልበልና ወይ ምናልባት በ message ላኪልኝ እ፣ ለጊዜው በስልክ ብቻ ነው የምናስተናግደው ደንበኛችን። ይቅርታ።
ነው። እሺ፣ አዎ።
እንትን ቁርጥ የለም እንግዲያ በኋላ ልደውል።
ይችላሉ። እሺ፣
እሺ፣ በቃ የሚጽፍ ልጅ ሳገኝ በኋላ ልደውል።
እሺ፣ ይችላሉ። እሺ።
እሺ ላኪ